hello ሰላም ጤና ይስጥልን ቴድሮስ አ ከ WePlus ነበር የምደውለው። የእኛን application አውርደው ነበር አ ለአሽከርካሪነት ነው ለተጠቃሚነት?
አይ ተጠቃሚ ነኝ።
እሺ እርስዎ የተመዘገቡት ግን አሽከርካሪዎችና አገልግሎት ሰጪዎች የት የሚመዘገቡበት ላይ ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻሉም አይደል?
አ አዎ ለእኛ ለተጠቃሚዎቻችን WePlus solution user የሚል አለ ከ App Store አዎ።
እና ከ Play Store ላይ አውርደው ሬጂስተር አዎ።
ሲያደርጉ ከአርባ አራት አዎ።
በላይ አገልግሎቶች የታክሲ አገልግሎት ከሶስት መቶ ሀምሳ በላይ ጌም እንዲሁም አሸናፊ የሚያደርግ referral code አለን አ እሷን እንዲጠቀሙ ይሄኛው ለአሽከርካሪዎችና ለአገልግሎት ሰጪዎች ስለሆነ ነው። ይሄንን አጥፍተው አ We Plus Solution user የምትለዋን እንደ በፊቱ እሺ register በማድረግ ምን ምን አላቸው የሚለውን ማየት ይችላሉ ማለት ነው።
እሺ እሺ እሺ አመሰግናለሁ። መልካም የስራ ቀን።
አሜን።